मी राहिलं बोलायला वगैरे म्हणलं का
Hello.
म्हणलं बा.
አዎ አ- ስራ ላይ ተመዝግቤ ነበር።
እሺ
እም፣ እስካሁን ምንም ነገር የለም።
ምን አሉኝ? ይቅርታ ሄሎ
ወይ ድምፆት ይሰማል?
ራቅ ብሏል። ምንድን ነው ያደረጉት? ይቅርታ ተመዝግበው ነበር ከዚህ በፊት አዎ።
እሺ የስራ ጥሪ እየደረሶት አይደለም ነው
አልደርስም አዎ፣ ቆይ እና መልስ የለም እስካሁን።
ሁላችሁም መተው ተመዝግበዋል ወይስ ገና በስልክ ተመዘገብኩት።
እኮ እሱኛውን የሚመጡበትን ቀን እኛ ደብለን የምናሳውቆት ይሆናል።
እሺ እሺ መልካም ቀን